ሁለተኛ ክፍል ርዕሰ ትምህርት ከቴሌብር ወደ ሆልድ ስፖርት በዛፍ ተጠልፌ አልገባም ነበር።
አመልክተው ነበር ደንበኛች እ?
አመልክተው
ቴሌብር ጠይቄ የእኛውን ስልክ ሰጥቶኝ ነው እናንተ።
እሺ ሙሉ ስሞትን ይንገሩኝ ነጻነት ጌታቸው ረጋሳ
ነጻነት ጌታቸው አ- ከቴሌ ብሮትን ያስተላለፉት አ- ቴሌ ብር በዚህ ቁጥር ነው የሚጠቀሙት እ?
ቴሌ ብር በዚህ ቁጥር ነው የሚጠቀሙት አዎ።
እሺ ከሁሉ ወደ ሁሉ ስፖርት ያስተላለፉት የገንዘብ መጠን ስንት ነው ሰማንያ አምስት ሰማንያ አምስት ብር እሺ አሁን የሞከሩት ደንበኛችን እሺ።
ምን አመሰግናለሁ።
ይላሉ
እ?
አሁን የሞከሩት
እሺ። ልዝጋ ወይስ?
አይደለም ደንበኛችን መች ነው ይሄ ችግር የተፈጠረው እሺ።
መስመር ላይ ያሉ አ check ላደርግ ነው።
እሺ እሺ መረጃውን ሲያገኙ ደንበኛችን ወደ ቴሌግራም አካውንታችን ይላኩልን ቁጥር ላስይዙት አል- አልገባም አሁንም
ቁጥር ላስይዙት እ?
ቁጥር ላስይዙት እና ወደ ቴሌግራም አካውንታችን እሺ ከቴሌብር የደረሱትን እ፣ ደረሰኝ ይላኩልን እሺ ቁጥር ላይሱ 0992
ዘጠኝ ዘጠና ሁለት 13
እሺ
01 ዜሮ አንድ እሺ ዜሮ አንድ ስንት ሄሎ ሄሎ መስመር ላይ ያሉ
ዜሮ አንድ ሄሎ